ሄሎ ጤና ይስጥልኝ።
ሰላም ነው? busy ይሆናል ስልካችሁ።
ሰላም እሺ፣ ቢኒያም እባላለሁ። ጉዳዩን ድርጅት ነው የደወሉት።
አዎ አዎ፣ ዘጠና ስድስት ሰባ አምስት እሺ አይ እንትን ነበረ ይሄ የሀገር ውስጥ ሰራተኛ እና አሰሪ ነው ወይስ የውጭ ነው ለማለት ነው አይ የሀገር ውስጥ ነው የሀገር ውስጥ ነው እንጂ ከውጭ ጋር connection የለም።
ያው የለንም።
ይሄ እዚህ አሁን በየኢንተርኔቱ ላይ ካናዳ ምን ስለሚል
አዎ አይ፣ maybe የኛ እሱ የኛ የሀገር ውስጥ የሀገር ነው።
ውስጥ ነው። አዎ እሺ ወንድም፣ ለዛ ነው የደወልኩት።
እሺ እሺ እናመሰግናለን።
አመሰግናለሁ። አዎ።